hello ሰላም ጤና ይስጥልኝ ድር ገበያ
እናንተ ጋር መስራት ፈልገን ነበረ።
እሺ የት ነው ያለኸው አዲስ አበባ ነው ክፍለ ሀገር ነው አዲስ አ- ክፍለ ሀገር ነው ክፍለ ሀገር።
ክፍለ ሀገር ነው ያለኸው አዎ እሺ በምን መስክ ነው ከኛ ጋር አብረህ መስራት የፈለግከው
በ- በ- በልብስ ሱቅ ሱቅ ምናምን አሀ እ፣ እኛ ከዚህ ልከንልህ አንተ ዝ- ነጋዴ ነህ አዎ ነጋዴ ነኝ። አዎ የት አካባቢ ነው ያለው አድራሻ
ጎንደር
okay ጎንደር ነው ያለው ጎንደር በጣም ብዙ ደንበኞች አሉ ድር ገበያን ትከታተል እ? አዎ ድር ገበያን ከተጠቀምኩ
በቃ እሺ እንደሱ ከሆነ እ፣ ስልሳ ሁለት አንድ ላይ order አድርግና ደውለን ያለውን information ጠይቀን አንተ ማወቅ ያለብህን አውቀህ ከዛ በኋላ እቃዎች እንዲመጡልህና እንዳልከው ከዛ መስራት ትችላለህ። ማለት የፈለግከውን እቃ